ሄሎ ሄሎ አቤት አቤት።
ሰላም እንዴት ነህ?
ሰላም ሰላም። ስልክ እምቢ ብሎ ሞከርኩ ነበረ።
ነህ?
ዘላለም ነው።
እሺ እሺ ቆይ አንዴ እሺ ዘላለም እሺ እሺ።
እሺ እንትኑን ትነግረኛለህ?
ምን?
ሌላ account አሁን create ለማድረግ የፈለግከው ቤስት ቤት አ- account already አለክ አይደለም?
አለ እሺ አሁን ከምን ከሞባይል ከምን ቦ- ከሞባይል ሞባይል ምን ያልሞከርኩት የለም። ይሄ ሳንቲም የሚለውንም application እሺ active አድርጌ እንትን ስል error ነው የሚለኝ።
ከ- ለምሳሌ ከምን ከምን ባንክ ነው እየሞከርክ ያለው?
መጀመሪያ መጀመሪያ እየሞ- እየሰራሁ እንትን እያልኩ የነበርኩት ከንግድ ባንክ ነበረ። ይሄ ከንግድ ባንክ CB በጣም እሺ ለ CB ነበር የምጠቀመው። እሷ አትጠፋ መሀል ላይ ያለው ላይ እሺ ከዛ መቼ እ፣ አሁን ሞክረኸው ነው?
ይኸው እስከ ወር ሊሆነኝ ነው almost እና በቀደም ለታ ሳንቲም የሚለውን create አደረግኩኝና እህ ወደዛ ሳንቲም transfer አደረግኩኝና ስሞክር አሁንም error ይለኝ
okay እስቲ ቆይ የሆነ wrong የሆነ ነገር አለ ይመስለኛል።
የእኔን login አድርጌ አንዴ ነው ቆይ እሺ እሺ
እሺ አሁን ለምሳሌ deposit ላይ ገባ deposit ላይ ከዛ ገባ።
withdraw ላይ ነካኸው አዎ ከዛ በቻፓ የሚለውን መረጥክ አዎ አይደለ እሺ ከዛ ስምህን ሁሉንም ነገር ካስገባክ አማውንትን አስገባሁ።
ካስገባህ ልክ ነህ።
በኋላ አዎ። ምን ኮድ ይጠይቀኛል? የሆነ voucher number ምናምን ይጠይቀኛል።
አንድ ሺ ሰባት okay voucher በ voucher ነው እንዴ ነካህለት voucher number ይጠይቀኛል።
እስቲ screenshot አድርጋ እንዴት ትልክልኛለህ ምን እንደሚጠይቅሽ እሺ እስቲ screenshot አንዴ አድርገህ እዛው ላይ ላክልኝ እሺ እሺ እሺ እሺ እሺ እሺ